Hello ጤና ይስጥልኝ ጠብታ አምቡላንስ ሄሎ አቤት hello አቤት እ
ደህና ዋልክ?
እግዚአብሔር ይመስገን ደህና አይሰማም ድምፅ
ይህ ስልክ እንትን ሳንቲም አይቀበልም አለኝ።
እሺ አ- okay ይሄ እኮ የአምቡላንስ አገልግሎት ነው እንጂ ቴሌ አይደለም ያ- የአምቡላንስ አገልግሎት ነው ይሄ አምቡላንስ አዎ ነው እንጂ ይሄ ቴሌ አይደለም ገቡ ዘጠኝ ዘጠና አራት ነው የቴሌ ስልክ እንጂ ይሄኛው የአምቡላንስ አገልግሎት እ?
ዘጠኝ ዘጠና አራት ነው የቴሌ ስልክ
ዘጠኝ ዘጠና አራት እሺ፣ እሺ አመሰግናለሁ እሺ ተባረክልኝ።
እሺ